ጆል ሄሎ ሄሎ፣ ጤና ይስጥልን ደንበኛችን ከሌላ ነበር እሺ፣
ነው አይደል?
አቤት፣ አቤት፣ አዎ፣ ሄሎ፣ አሉ?
ቴክ ደርሷል ደንበኛችን
ምን
አይሰሙት እ ይቆራረጣል።
መለያ ቁጥር በሰሞኑን ብክ ደርሶታል ከኢትዮጵያ
አልደረሰኝ።
እሺ አሁን ልንገሩ ተያዙ ደንበኛችን እ እ ሀምሳ አንድ ሀምሳ አንድ ሺ
ሞቷል አንድ ዜሮ ዘጠኝ ልደውልልሽ? hello፣ እሺ እደውልሎታለሁ እሺ ደንበኛችን መልሼ ልደውልሎት እሺ፣ እሺ።